hello ጤና ይስጥልኝ።
አብሮ ይስጥልን። እንዴት ነሽ?
እግዚአብሔር ይመስገን።
በቀደም ደውዬ ነበር ለማስታወቂያ ስራ ይደውልልሻል ተብዬ ነበር፣ ግን አልተደወለም እስካሁን። ይቆያል ነው በዚህ ልክ ወይ?
አንዴ ይቅርታ መስመር ላይ ጠብቁ።
መልካም እሺ።
ከምን- ከምን ድርጅት ነበረ? ይቅርታ አዲናስ napkin manufacturing
እም፣ እሺ እ፣ አስተላልፌያለሁኝ ይደውልልዎታልም።
መልካም እሺ።
እሺ፣ አመሰግናለሁ።
እናመሰግናለን።